አቤት ታዲያ ደህና ነሽ?
አለሁልሽ እግዚአብሔር ይመስገን።
እንዴት ነሽ? ሄደሽ ሆነ አዎ ሄዷል። እስካሁን ይደርሳል። ኧረ አዎ፣ እውነት አልደውልለት ብዬ ነው እኮ እንዳላጨናንቀው ብዬ።
ለምን አትደውይለትም? ለራስሽ ጉዳይ መደወል ይደውሻል።
አረ እደውላለሁ።
ደውይ፣ ስድስት የደውይለት ፈራውዬ በይሁ እሺ እ? እንደዛ እደውልለታለሁ።
በይሁ። አይ ሄዷል። የሆነ እንደው ሁለት ኪሎ ቅቤ ነው ምናምን ማን እንዳመጣለት አላውቅም። ሜላት በሜላት በኩል ነው እኛ የምንገናኘው።
እም፣ ለሜላ- ሜላት ተቀበዩ በእናትሽ ብላኝ እሺ ብዬ ተቀበለችልኝ። ሰላም ተቀበለችልኝ። እግረ መንገዷን ትወጣ ነበር።
ከሱ አሀ፣ በዛው ሄደ አዎ እሱ በዛው ሄደ።
አይደለ?
አዲሱ ጋር ተቀበል ነው። አዎ እና ቆይቷል ከሄደ ማለት ነው።
አይ በቃ ይሁን።
እንዴት ነሽ?
ደህና ነኝ ሙት እግዚአብሔር ወጥ እንጨት እሰራለሁ ብዬ ስጥድ እውነት መቼ ስድር ደግሞ ዱዱ ጋር ለቅሶ አለ አሉ እድርግ ብለዋል አሉ። እንጀራ እየጋገርኩ ነው አልኳት። ስጥኝ ከፈለኳል እም፣ በታቸው ጉዳይ ጠዋት ጠዋት እንዲህ የሚካኤል እድር ነው ስትል ሰማኋት። አንዷ ወደ ቤተ ክርስቲያን እም።
ሲሄድ የሚካኤል እድር ነው ግቡ የተባለው ብላለች። አሁን ደግሞ የእኛን እድር ነው ማንም የለም እናስሩ አለችኝ። እኔ ስራ እየሰራሁ ነኝ አልኳት። አመለ እንጀራ እየጋገርኩ ነው እንዳለኩ አልኳት።
ይቻላል እንደሱ ማለት እድል እና ታዲያ አጉል ሰዓት ነው የተናገሩት። ጠዋት አልነገሩ እንዴት ላድርግታል? ጠዋት ነው የሚነገሩ አይደል? ሁሉም ስራ ገብቷል እኮ ማን ይኖራል አሁን?
እም፣ ሰላምም ደግሞ ዝቶ ሄዳለች።
ወደ እና ነው።
እንደሚገባ አላውቅም። እኔ እንጃ። እኔ ትንሽ ስጋ ነበረችኝ ዝም ብዬ በእንጨት ለስራት ብዬ እኔ ጎበዝ አይደለም።
አዎ ይኸውልሽ እንጨት ሲሞቅ ደግሞ ብታይ ሙቀቱ ራሱ ተይኝ አልኩሽ።
አይ ጥሩ። ሌላ ምን ልልሽ ነበር የደወልኩት ጠፋብኝ።
ምን ልትይኝ ወይ ዜና አገኘሻት?
አልደወልኩም ድግሱ እሑድ ሆኗል አሉ። ሰማሽ?
እ?
አዎ ለካ ትናንት ነገርኩሽ።
ነገርሽ መረጃ ምን ችግር አለ?
አዎ አልኳት። ፈነዳች እኮ ሰለሞን ደወለልሽ ወይ አልኳት። ከትናንት ወዲያ ስደውልልኝ ቡዜስ እንዴት ናት ሲለኝ ቡዜም እኮ አሟታል እንደዚህ አሏት ብዬ ነገርኩት።
እም፣ ከዛ በኋላ ደወለልሽ ወይ ስላት ዛሬም ደውሎልኝ ነበር አለ።
እ፣ ለእኔ ከነገረኝ መረጃ ስጪ ማለት ነው እያንዳንዱ ነው የምነግራቸው አልኳት። ፈንድቷል ልትሞት አልኳት። ማን ለእኔ ንገሪኛለሽ አልኳት።
አ፣ እኔ ከተነገረኝ ለሁሉም ነው የምነግረው አልኳት።
እም፣ ሞት አልኩሽ በሳቅ ያምሻል ልጅ አንቺ ብላ እና እንደዛ እንደዛ ነው ነገሩ።
እ፣ ቤት ደህና ናት። ግን ሻለቃ የት ታለ እንዴ ዘመን አለ እንዴ?
ቀለሙ ምናምን አለቀ ታ- ተጣ- ተጸዳዳ ማለት ነው እንጂ እሷ አላውቅም።
አልተጠዳም። የማን ይጠራል?
መታጠቡ ወቅ አይደለ በምን ይታጠባል?
ውሃም የላችም አይደል?
ውሃም የለም። ማን ያጥባል? ጌቱ ምንም አደርግ መታጠብ ብሏል። ዋግዬ በቀደም አንድ ቀን ዝናብ እንትኑ መብ- ውሃዋ ስትመጣ አርብ ቀን ሌሊቱን ስናጥብ እናዛለን ሲል ምን ያደርጋል አላት።
እንዴት ምን ምን ያደርጋል?
ያደርጋል?
አዎ፣ አረቡ ምን ያደርጋል? ውሃ ይቆርጣል።
ለሱንም እውነት ምን ያደርጋል አላት።
የኔ ዋግዬ ግቢ ልጆችም ታግዙኛላችሁ።
ተጣልተዋል ብትሽ ሲያሳዝኑ፣ የኔም ግቢ ልጆች ተጣልተዋል፣ ምን ነው አይነጋገሩም። እኔ ምን እንዳጣላቸው ፈጣሪ ወቀው።
እ፣ እሱም ይወጣል፣ እሷም ብቻዋን ትወጣለች። እንደው የልጅ ነገር ላይ ያደርጉት ነው ጉዴ ፈላቸው።
እንዴ ምን ሆኖ ነው?
እኔ አላውቅም። ያው ከትናንትና ወዲያ ጀምሮ አይነጋገሩም እንደሆነ አላውቅም።
በምን አወቅሽ አንቺ እንደማይነገር?
ያስታውቃላ በቃ እውነቱም ብቻዋን ጋ ትናንት ሳልብስ ስታጥብ ስትል እሱ እቤት ውስጥ ጸጥ ብሎ ቁጭ። እኔ እንደውም ያልገባ መስሎኝ ነበር። ገብቷል አሉኝ እነ ቤቢ ከእሷ በፊት ነው የገባው አሉ። ምን እንደሆነ አላውቅም። ዛሬ ትቷት ወጣ። ልጆች ናቸው እኮ ምን ሆኖ ነው ገና በአንድ ሳምንት ገና ስንት ሳምንት አለ ምን አጣደፋቸው ብዬ ነው እንጂ ደንቆኝ እኮ አይደለም እነሱ ለምን ሳምንት ምናምን ቀደም ብለው ነው መጨረሻ ያለባቸው። ጥሉንም ገና ኧረ በስመ አብ አንቺ እህልም አይበሉም እኔ ምግብ ሁሉ አቁመዋል መሰለኝ አላውቅም ዛሬ ግን እሷ ሻይ አፍልታ ምናምን ብላ እሷ ዛት በላ ሲቀርም እሷ ፉኩበት እንደሆነ ጥርሱን ቦረሸ ደህና አደሩ ማዘር ብሎኝ መስቶ ወጥቶ ሄደ እውነት እሷ ቆይታን የወጣችው እውነት ጉድ ይፈል ትናንትና እህልም ሳይበሉ ነው እሷ ግን ሳትለኩስ አለች ትናንት በጣም የሚገርምሽ ነገር ምን እንደሆነ በጣም እግዚአብሔር እ? እንዴት ያስጠላል ይጨንቃል ብታይ አዎ ይጨንቃል እ?
ይጨንቃል እሱማ በጣም እኔ ምን አውቃለሁ ልጄ ተይ ቃላቸው ምናቸው ቀኑ ሙሉ እኮ ተይኝ አልኩሽ እንዴት ሲሆኑ እንደሚውሉ አንድ ድምፅ የሚባል የለም ፍቅር ማታ በዝቶባቸው ምሳ ልብሷን ስታጥብ ምን ስትል ምን ስትል ቆየች መብራታቸውን አጠፋፍተው ድምፅም የለ ለጥ መድኃኒዓለም ጧትም እኔ ቤተ ክርስቲያን ሄጄ ስመጣ ተነስታለች ሻይ ነገር አፍልታ ነው መሰለኝ ብሎ ሄዶ ይመስለኛል አላውቅም እሷን የትብላ ትብላ አላውቅም ጥርሷን ቦርሸች ተነስታ ሄደች ምሳቃም አልያዘች ትናንትም አልያዘች ዛሬም አልያዘች ይገርም ነው እንደሆነ ብቻ አላቅላቸውም ገና በአሁኑ ተጣቶ እንዴት ይሆናሉ? ገና አሁን ነው መሰለኝ አብረው መኖርም የጀመሩት ይመስለኛል እዚሁ ቤት።
ይህን ወቅት አይደለም ከባዱ ታዲያ እንደውም ከባዱ ይሄ- ይሄ ወቅት ነው። ይሄ ወቅት ነው እኮ ይሄ ከባዱ።
ውዴ ውዴ እኮ ሲባባሉ ነበር የሚውሉት። ቀልዳቸው ራሱ ጨዋታቸው ተይኝ አልኩሽን ሲላፉ ምን ሲሉ ነው የሚውሉት።
እም፣ ባንዴ ጨረሱ።
እም፣ ኧረ በስመ አብ።
ጨርሶ ይሆናል እንግዲህ።
ኧረ እኔ- እኔማ ጭንቅ አለኝ ለእነሱ እኔን ጨነቀኝ ብታይ በስመ አብ ወልድ።
ይከብዳል እ?
ይከብዳል። በተለይ እስከሚታወቅባቸው ከሆነ ከባድ ነው።
አ፣ እንደ- ሰው እንዳያውቅባት ነው የምትጥረው እሷ። እሱ ፉን ፉን ይላል ብታይ በጣም ከባድ ነው።
እንደምትሆን እንግዲህ ገና እኮ ሀያ ሁለት አመቷ ነው።
አትይም ልጅ ምን እንዳጣደፋት ልጅ ነች በጣም እ?
በጣም እሱ ልጅ ልጅ ነው። እሱም እንደ ሀያ አምስት ቢሆን ነው እንደ ብዙ አይደለ ሙጭ ከዛ በላይ ልጆች ናቸው።
ገና ካሁኑ እንደዚህ ሆኑ ገና ይወጣለችዋል እያልኩኝ ሜላት ራሱ ትስቃለች አልኩ ትስቃለች።
አይደለ?
ኧረ ንግግርም የላቸው ልጆች ትላለች። አዎ፣ እንዴ እም፣ እሱ ነው ውሃ የሚደፋ የሚያጠብ ምን የሚል እሱ ነው እኮ እም፣ እሱ አሁን አንድ ያውን ግልብት ነኝ ብሎ ቁጭ አንድ እም፣ ከባድ ነው። ከሚገባው በላይ።
ሆኖ አላውቅም እልሻለሁ።
እም።
አንቺ ደህና ነሽ?
ሰላም ነው የምትይ። እግዚአብሔር ይመስገን። ሰላም ነኝ።
በቃ በቃ እሺ፣ እየሰራሁ በነገ ነኝ።
እደውልለት። እሺ፣ ደውይለት።
እሺ፣ እሺ።